ሙሉ ጤና ይስጥልን ጊዜ ስራ ቤት ነው።
አዎ አሁን ደውዬ ተዘግቶብኝ ነው የመለስኩልሽ።
እሺ ምን ነበረ ምንድነው?
አምሳ ብር ወደ አንድ ሰዓት ኔትወርኩ እንትን ብሎ deposit አድርጌ አልገባልኝም deposit ኡ። ከዛ በኋላም ተጫወትኩኝ፣ እሺ ጠበቅኩኝ።
message ይመለሳል ላክልን ብዬ deposit ስታረግ ለተላከል በምን message አለ አይደል? ዜሮ ዘጠኝ ዜሮ ሶስት
ዜሮ ዘጠኝ ዜሮ ሶስት በዛ ነው የምልከው።
አዎ አርባ አራት ሰላሳ ሰባት አርባ ስምንት
ዜሮ- እንደ እንደት ነው ያልሽው? ዜ- ዜሮ ዘጠኝ ዜሮ ሶስት አርባ አራት ዘጠኝ ዜሮ ሶስት አርባ አራት ሰላሳ ሰባት አርባ ስምንት አራት ሰላሳ ሰባት አዎ
አለቀ።
አዎ
ይኸው ዜሮ ዘጠኝ ዜሮ ሶስት አርባ አራት አርባ አራት ሰላሳ ሰላሳ ሰባት ሰባት አርባ ሰባት
አርባ ሰባት አዎ